ሄሎ ሄሎ ጤና ይስጥልን ሁዳ የልጆች ቁሳቁስ መሸጫ
አዎ አብሮ ይስጥልኝ
ሀዊ እባላለሁ ከ We Plus Technology Solution ነው የምደውልልሽ እሺ እሺ ድርጅታችን We Plus Technology አንድ application ይዞ መጥቷል። እ በዚህ application ከሀምሳ በላይ አገልግሎቶችን ተደራሽ ማድረግ ይቻላል አ እሺ
እ እና ይሄንን application በመጠቀም እናንተም የምትሰጡት አገልግሎትና ምርቶችን ማስተዋወቅ ይችላሉ።
አ እሺ
እና application link message ላይ በዚህ ላይ መላክ እችላለሁ።
ላኪልኝና ሲሊያ
በቃ ምንድን ነው እኔ እዛ ላይ post እንዳደረግ ነው እዛ ላይ post አደርጋለሁ እዛ ላይ አዎ register ስታደርጊ አሁን ልክ Ride ላይ Ride ላይ የተመዘገቡ መኪናዎች እንደሚጠሩ የለም ታክሲ አዎ አዎ እዛ ላይ ከተመዘገብሽ አንቺም የልጆች ሱቅ ብሎ ሰው search ሲያደርግ በቀላሉ ተደራሽ ያደርግሻል ማለት ነው አዎ
እና ልክልሻለሁኝ አሁን message ላይ እናንተ ኮሚሽን ታስባላችሁ እኛ አሁን አዲስ launch እየተደረገ ስለሆነ ከምንወስድባቸው ኮሚሽን የምንወስድባቸው የታክሲ ብቻ ነው አሀ እሱ ላይ ብቻ ነው ሌሎች አገልግሎቶች ላይ እስካሁን ምንም አይነት ክፍያ አዎ አንቀበልም እሺ ብዙ ሰው ተመዝግቧል ማለት ብዙ ሰው ያውቀዋል application ኑን አዎ ብዙ ሰው አሁን ማስታወቂያዎችም እየተሰሩ ስለሆነ አዎ market ላይም እየተተዋወቀ ስለሆነ በአጭር ጊዜ ተደራሽ የሚሆን ባለተስፋ application ነው እሺ እልክልሻለሁ ጥሩ በቃ እሺ እሺ አመሰግናለሁ እሺ